ፖሊሲ በኩል ልርዳው አብሮሽ ተንሰላም
በአሪፍ ፔ ከቴሌ ብር ላይ እንትን ብዬ የስፖርት ውድድር ላይ አስገብቼ ነበር በዚህ ቁጥር እና አልገባም።
እሺ ምን አይነት ከቴሌ ብር ላይ ተቀንሷል።
እሺ ስሙን ይንገሩኝ የላኩበትን
ባሞስ ነበር የስፖርት ውርርድ ያሉን። እሺ ስንት ብር ነበር?
አምስት መቶ ብር
አምስት መቶ
አዎ ዛሬ ነው የሞከሩት።
አዎ ካው- እንደውም እኔ ኔትወርክ ከሆነ ብዬ ቆየሁኝ ዘጠኝ ሰዓት ስምንት ሰዓት
እሺ ስ- ቴሌብር የሚጠቀሙበት ቁጥር አሁን የደወሉበት ነው።
አዎ
እሺ ስም ይንገሩኝ።
ሱራፌል ሱራፌል ረታ ሱራፌል
ረታ ረታ yeah።
ደንበኛችን የሰጡንን መረጃ መዝግበናል። አሁን በምንሰጥዎት ስልክ ቁጥር ከቴሌብር የተላከሉትን text message screenshot አንስተው ወደ ቴሌግራም account አችን ይላኩልን።
እሺ እሺ ቁጥሩን የያዙት
ስልክ ስጠኝ ዜሮ ዘጠኝ ስንት ነው ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አዎ እሺ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት አምስት በዚህ ዘጠ- ቁጥር ነው የሚለው።
ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ ልክ ነው።
እሺ ልኩ ስምና ስልክ ቁጥርም ያስቀምጡልን።
እዛው ላይ ቴሌብርም ጠይቄ ገብቷል ወደ እነሱ ስላሉኝ ነው ወደ እናንተ እንትን ያሉኝ እሺ እሱን በእኛ screen- በኩል
እሱን እንትኑን ነው screenshot አድርግቼ መልክልሽ አዎ እሱን ይላኩልን እና በእኛ በኩል ከሆነ እናይለታለን።
ወይስ እሺ ሌላ ምረዳውስ ነገር አለ?
የለም ብቻ ያው ስልክልሽ መልስ እንትን ልበል
እሺ ተላኩልን፣ ያው ለባለሙያዎች እናስተላልፋለን። ተሰርቶ እንዳለቀም እናሳውቀውታለን።
እሺ እሺ እሺ ስለደውሉ እናመሰግናለን። ቀጥሎ ከሚሰውዱስ በኋላ ስለ አገልግሎት ያለውትን አስተያየት ያስቀምጡልን። መልካም ምሽት።
እሺ